ጤና ይስጥልኝ። ሁለት ስፖርት ነው ባኮ የምልወደው።
ቴሌብር እንዳይሰራ አድርገውት ነው ወይ አይሰራም?
ሲስተም አፕዴት እየተደረገ ነው። በትዕግስት ይጠብቁ፣ ከሰዓት ይሰራል።
ከሰዓት ትናንት ወዲያ ደግሞ ካሻት ያደረኩትን ብር ወደ ቴሌብር አሳልፈ ወደዚህም ከዛ ቆርጦብኝ ከ- ወደ እሺ፣ ቴሌብር ከዝውውር መልሶ ታሪክ ላይ ያልገባለሁትን ፎቶ ያንሱና በቴሌግራም ይላኩልን።
አዎ፣ ከ- እንትን ያደረኩትን ከዝውውር ታሪክ ላይ ያልገባለሁትን ፎቶ አንስተው በቴሌግራም ይላኩልን።